ጤና ይስጥልን ወፊት ቴክኒክና ማዕከል።
ጤና ይስጥልን።
አቤት።
መረጃ ለመጠየቅ ነበረ።
እሺ።
እንትን የ MRI brain MRI ይኖራል አይደል?
አለ። አዎ።
okay። እንትን patient ኡ ያለው ዘውዲቱ ሆስፒታል ነበር።
እሺ።
ከዛ በአምቡላንስ እንትን ገዝሎት
አምቡላንስ እንጣ። እሺ። በዚህ ስልክ ይደውሉ።
የትኛው?
አሁን በደወሉበት ስልክ እንደውል።
አይ ቆይ ሌላ ስልክ ተለዋጭ ድጋሚ የሚደውል ሰው አለ። ዋጋ ዋጋው ግን ምን ያህል ነው እናትዬ?
brain MRI ነው ያልከኝ አይደል?
አዎ አዎ።
እሺ አምስት ሺህ ሶስት መቶ
አምስት ሺህ ሶስት መቶ አዎ።
እሺ እሺ ሌላ ስልክ ይደውላል። እሺ እሺ